ያስጠላን ጊዜ ኢትዮጵያ የለም በቃ ምን ያስጠላን ጊዜ ኢትዮጵያ የለም እባክህ ተመልሶ
ሄሎ እናት
ይሰማል ሄሎ ወይ ይሰማል ይሰማል ይሰማል ከጉድ ሾላ ነበር እሺ ኦክሲጅን አልቆብኝ ለራስ ብዬ ነው
እሺ ደንበኛችን ቤቱን ፊት ነበሮቹን ይንገሩኝና ልመዝግብልዎት አቤት
ቢጂአይ ደግሞ TIN number ዎትን ይንገሩኝና ልመዝግብልዎት።
እሺ TIN number ሶስት ዜሮ
ሶስት ዜሮ አስራ ስምንት
አስራ ስምንት አስር
አስር ሶስት አርባ ስምንት
ሶስት አርባ ስምንት ሶስት አርባ ስምንት አዎ እሺ እባክዎትን መስመር ላይ ጠብቁኝ ልሎት እሺ
ኬሮድ ባርና ሬስቶራንት ነው።
አኬ ሮዳ
ደንበኛችን ልመዝግብልዎት። ሙሉ ስሞትን ይንገሩኝ።
አቤት ሙሉ ስሞትን
ደግነ ገብረስላሴ ማን አለ?
ደግነ ገብረስላሴ
ደግኔ ገብረ ስላሴ።
አ ገብረስላሴ መገን ነው
አሁን በደወሉ ስልክ ልመዝግብ ሌላ ቁጥር ይሰጡኛል?
አቤት አሁን በደወሉ ስልክ ልመዝግብ ወይስ ሌላ ቁጥር ይሰጡኛል?
በቃ በዝም ብለህ ችግር የለም በዚህ ልመዝግብ።
አ
የት አካባቢ ነው?
ጉርድ ሾላ ቴሌጋ ቴሌጋ ጉርድ ሾላ
እሺ መዝግቤ አሁን ቲ- ትኬት ነምበር አለ ዋኮት መስመር ላይ ጠብቁኝ።
እሺ መጣዋል መጣዋል
መስመር ላይ ነው ስልካችን?
ሄሎ መስመር ላይ ነው።
አ መስመር ላይ አ መስመር ላይ ስላቆየሁት ይቅርታ። ticket number ኡን ልስጥዎት። መጻፍ የሚችሉ ከሆነ ይመዝግቡ።
TIN number አይ ticket number 2559 አምስት ሃምሳ ዘጠኝ አዎ አሁን በሶስት ቀን ውስጥ ካልመጣልዎት ቢበዛ እስከ ሶስት ቀን ሊቆይ ስለሚችል አዎ።
ይደውሉና የሀያ አምስት ሀምሳ ዘጠኝ ላይ አስመዝግቤ እስካሁን አልመጣልኝም ብለው ድጋሚ መጠየቅ ይችላሉ።
እሺ ሀያ አምስት ሃምሳ ዘጠኝ ማለት ነው ሀምሳ ዘጠኝ አዎ።
እሺ ሌላ ምረዳዎች ነገር አለ?
እሺ እናት እናመሰግናለን ሌላ ምረዳዎች ነገር አለ?
እንደዚህ ከመ- ሀያ አምስት ሃምሳ መስመር ላይ ዘጠኝ ነው።
እሺ እናት እናመሰግናለሁ እሺ እኛም ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ አስቀምጡልን። መልካም ቀን ይሁንልዎ።